ጤና ይስጥልኝ። ባኮ ምን ልርዳው
Hello ጤና ይስጥልኝ። አሁን ደውዬ ነበርና በቴሌግራምም ልኬላችሁ ነበረ ስልክ ቁጥር ምናምን ላክልኝ ምናምን ብላችሁ ወጪ withdraw አዝዤ ቅዳሜም ትናንትናም አልገባልኝም ብዬ
በዚህኛው ስልክ ነው የላኩት።
አዎ በዚህኛው ስልክ ቴሌግራማችሁ ላይ ልኬ ነበርና ስልክ ምናምን ንገረኝ ምናምን በላይ ነግሬ ነበረ ልኬ ነበር። አሁን check ሳደርገው አልገባልኝም እዛ ላይ
ተላልፎሎታል። መልስ ስናገኝ እናሳውቆታለን።
እ እ ተላልፎሎታል። መልስ ስናገኝ እናሳውቆታለን። ቢኒያ መኮንን ነው ታዲያ።
አዎ አዎ፣ በቃ ዝም ብዬ እንትን ቴሌግራም ላይ ቴሌግራም ላይ ይጠብቁ። መልሱን እዛ ላይ እናሳውቆታለን።
በቃ ሸኒማው ከቅዳሜ ጀምሮ ስለነበረ ቢያንስ response ኡን እንትን እንዲሉ አድርጊልኝ እስቲ።
እሺ
እሺ፣ በቃ እሺ፣ እሺ።